hello ጤና ይስጥልን ቤት ቤት
አብሮ ይስጥልን የሆነ close አድርጎብኝ ነበረ ቤቴ ማለት ነው።
እሺ ምን ምን አድርጎብኝ?
close አድርጎብኝ ነበረ win ያ- ያሸነፍኩትን ማለት ነው።
እሺ
close እያደረገብኝ ነው ማለት በርንማውዝ ከማንቸስተር ዩናይትድ ለበርንማዝ ለበርንማውዝ ነበረ እና win የሰጠሁት እሺ
ያንን ጨዋታ X አድርጎታል፣ close አድርጎታል።
OK። ግን አንተ ነህ ያሸነፍከው? አ?
win ያሸነፍኩት ቀሪ ጨዋታዎች አሉ፣ ግን close አድርጎታል ትኬቱ ማለት ነው።
እሺ በቃ ትኬቱ አላክልን። እሺ check እናስደርገዋለን provider ኦቹ በምን ላክል?
ቴሌግራም ላይ
ሰማንያ ሁለት ሰማንያ ስምንት ዜሮ አራት ቴሌግራም አለ።
አይ አይደለም ልንገርህ ቁጥርና እሺ ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት
እሺ አንድ አ- ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አዎ እዚህ ላይ ላኪልን። እሺ መልካም ምሽት።